አለሁ ሰላም ነኝ።
እንዴት ነሽ ሰላም?
አለሁ እንዴት ነህ?
አለን ሀያ ስድስት ቀን ሁለት ወርደህ ለመሲ ነግረን ነበረ።
እ ሀያ ስድስት በቀን ሁለት ወርደህ
እ ስልክ block አድርጎኛል መሰለኝ ብዙ ጊዜ ይለኛል ለመሲ ነግረን ነበረ።
okay ስ- ሀያ ስድስት ዘጠና ሁለት አዎ።
okay አዎ አስተላልፋለች። እሺ መልስ አልመለሱላትም። ስት- ሲመልሱላት ትደውልልሃለች።
እና ልጠብቅ አስር ደቂቃ አዎ።
አምጪው።
ሁለት ደቂቃ ምናምን ትደውልልሃለች። አሳውቅልሃለች። እሺ አባ